ሄሎ ጤና ይስጥልኝ ቤት ሄሎ ሄሎ አቤት ሄሎ ሄሎ አሁን ይሰማል ሄሎ
ነበረ
አዎ ይቆራረጣል ትንሽ ይቆራረጣል
እሺ ቤተሰብ የሄደበት ነበረ
እሺ ምን አልሽኝ ቤተሰብ ለመውሰድ ሄድ ነበረ agent ለመሆን አዎ የት ነው
ናዝሬት ላይ ነው
ናዝሬት እሺ እ virtual ነው እ እ virtual ነው ስፖርት ነው ቨርቹዋል እሺ አንዴ ጠብቂኝ
እና
ወይ አንዴ ጠብቂኝ hello እናት አቤት ቆይ ስልክ ሰጥሽና እሷን ታወሪያታለሽ እሺ ናዝሬት ነው ያልሽኝ አይደለ አዎ እሺ እ ዜሮ እና ዘጠኝ ደግሞ ማለት ነው እሺ እሺ
ይዛለሁ እሺ እና ደግሞ እሺ ቴኖ ላይ ምናምን ነገር የተባለ ነው አይደለ እ እ ቴኖ ፍቃድ የለውም የተባለ ነው እንዴት ነው የሚሆነው እሱ
ኦኬ ኬኑ ነው የፈለግሽው አንቺ ኬኖ ሙስሊም ፊልም ነው እንዲሆን የፈለኩትና አሁን ላይ ኬኖ ቤቶች ፍቃድ የላቸውም ተብሎ የትኛውም የተዘጋ ነው ያለው አዲስ አበባ ላይ አይደለ
እሺ ቆይ አንዴ ቼክ ላድርግልሽ
Hello
እና Hello፣ ሰላም ነው
ያለንበት አለን አለን። እሺ ምን ነበር ጥያቄሽ?
እ Keno እና spin ነበር መስራት የፈለኩት agent ነት እና እሺ
እ መጀመሪያ ላረጋግጥ ብዬ ነው ያለውን ነገር Keno ላይ አሁን ፍቃድ የለም የተባለ ስለሆነ እንዴት ነው የሚሆነው ለማለት እኛ ፍቃድ አለን፣ ችግር የለውም። እኛ ፍቃድ ስላለን ያው እኛ ጋቢ ሰርተኞች በንግድ ፍቃድና በብሔራዊ ሎተሪ ፍቃድ ነው የሚሰሩት። ችግር የለውም Okay ስለዚህ Keno ም የኛ ንግድ ፍቃድ አለው ማለት ነው አለው፣ ችግር የለውም። አዎ።
Okay እሺ ናዝሬት ላይ ነው ማስተካከል የፈለኩት እና ማንን ነው ማውራት ስልክ ልስጥሽና ትደውይላታለሽ። ማናጀር አለችን እዛ አካባቢ።
እሺ እሺ ያ ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ዘጠና ዘጠኝ
ዘጠና ዘጠኝ ሀያ አራት ሀምሳ አራት
ሀያ አራት ሃምሳ አራት አዎ።
እሺ ቴንክ እሺ ችግር የለውም። እሺ